hello hello ጤና ይስጥልኝ።
hello፣ አይሰማም?
ይሰማኛል?
እሺ፣ አንተ ነህ?
እሺ፣ እ፣ ከገበያ ኤክስ ነበር የምደውልሎት።
ቴ ከገበያ ኤክስ እሺ፣ እ፣ ካስታወሱ ከዚህ በፊት እ፣ በእኛ ሽያጭ ሰራተኞች አማካኝነት እቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና እ፣ customer እያጣሁት ስለሆነ እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር የደወልነው።
ምን ላድርግ አሁን?
እ፣ application ነበረ ገበያ ኤክስ የሚባል አስታወሱ። እ፣ አውርደውት ነበረ በጊዜው
ምን ማድረግ እንዳለብኝ አሁን ሱቄ ፈርሷል ወይ? ትንሽ ቆይቼ እደውልልሻለሁ የተወሰነ ቀን እሺ፣ እደውልልዎታለሁ።